Hello ሰላም ጤና ይስጥልን። Best Bet
አለሻ
ሰላም ነው አለውኝ። ያለውን complain አቅርቤ ነበረ። ትንሽ ጠብቀኛልች። Almost Okay፣ two hours.
የ deposit ነው አይደለ?
Sorry
deposit አይደል Yeah
እኮ እነሱ እኮ ስላልመለሱልን ነው። አንዴ ትንሽ ታገሳናለ። ይቅርታ ግን አሁን ከዚህ ቻፖች በኋላ የመለሱልን ስለሆነ ያ በጣም ብዙ transaction ስላለ ነው። እሺ
ወዴ ነው ብዙ trans almost two hours- አይደለም ሁለት የሆነ ሰዓት እኮ ነው የጠበቅኩኝ። ወዴ ነው አረ ከዛ በላይ ነው። ብዙ ሰው ነው የጠበቀው እና እነሱ ሲመልሱልን ነው እየመለስን ያለ ነው እና እያሳወቅን ነው ለ CBE ለቻፓ።
አረ ወዴ ነው እሺ
እሺ አባት ትንሽ ታገሰን። እሺ
አዎ